ጤና ይስጥልኝ አርፌ ሳምሬት ነኝ። ባኮ ምን ልርዳው?
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
አለን ይመስገን። ከቤቴክስ ነበር የምደውለው ብላክ ፓርክ እሺ እና ብዙ ዲፖዚት ላክንላችሁ፣ ግን ምንም መልስ እየሰጣችሁን አይደለም።
ግሩፕ ላይ ነው እያላኩ ያሉት ደንበኛችን።
ግሩፕ አሁን ክሬት አድርጌ ግሩፕ ልኪያሉበት። ከዚህ በፊት አሪፍ ቴሌግራም ላይ እየላኩላችሁ ነበር። ሀምሳ አምስት መጨረሻ ስልክ እሺ ወደ እዛኛው forward አድርገሽዋል። ወደ ሌላ ስልክ አላችሁ?
አይ ወደ create ወደ ተደረገው group ወደዛ forward አድርጌዋለሁ። ግን join I think እንትን private ነው መሰለኝ እንትና link ነው መላክ የሚቻለው።
አሀ እስቲ ግሩፑ ግሩፕ ውስጥ ማን ማን አድ አድርገዋል ደንበኛችን?
የእናንተን